ጤናስጥልኝ የጥሪ ማዕከል ኢቴስ የጥሪ ማዕከል ምን ልርዳዎት? እ እ
የት ነህ?
ማን ነኝ?
የት ነህ?
እሺ ምን ልርዳዎት?
እ ምን ልርዳሽ?
የት ነህ? ከገበያ እ ከገበያ የት ነህ?
በአማርኛ ማውራት ትችያለሽ?
እ በአማርኛ
አዎ
እሺ ምን ፈለግሽ?
እ ምን ፈለግሽ?
ደስ ያለ ነገር
ደስ ያለ ነገር አዎ እኮ ምን
እ ምን
ቀለል ያለ ነገር
እ
ቀለል ያለ ነገር ቀለል ያለ እኮ ምን ጥሪዋ
እ ጥሪው ምንድን ነው የፈለግሽው?
እኔ ለዚህ ጠፋብኝ እ
ኧረ ለዚህ ለዚህ ጠፋብኝ አወቅህ እኔ
ምን አልሽኝ?
እ እኮ ምንድን ነው የፈለግሽው አሁን?
እንትን ነው
ምን
እንስራችሁ
እ
እንስራችሁ እስትራችሁ አዎ
እስትራችሁ እሺ ከዛ ምን ልታደርጊበት በስትራችሁ እ ምን ልታደርጊበት ነው በስትራችሁ
እፈልጋለሁ ፈልጌ ነው እ
እሱ ፈልጌ ነው እስትራችሁ ነው የፈለግሽው በቃ
አዎ ሌላ ምንም አትፈልጊም
አዎ Okay okay በቃ የት ነው ሰፈርሽ ልላክልሽ እ ሰፈርሽ የት ነው
ሰፈሬ መገናኛ ነው መገናኛ
አዎ አረ ቅርብ ነሽ በቃ
እ ቅርብ ነሽ ይላክልሻል ነገ ጠዋት ይላክልሻል
አንተ የት ነህ?
እኔ ቦሌ
እ ቦሌ መድኃኒዓለም ቦሌ ቦሌ ቦሌ
ቦሌ ያ
በቃ ቅርብ ነው ማለት ነው።
ቅርብ ነው ቅርብ ነው
እንደዛ ከሆነ አሪፍ ነው።
ባ
በማን ነው ትግልታለህ አሁን?
በማን ትልካለህ
እ አዎ
ነገ ጠዋት በ- ይላክልሻል ስልክሽ ስላለ
እ ስልክሽ ስላለ ደውለን እናመጣልሻለን
እሺ ችግር የለም።
እ
እሺ በቃ እሺ እሺ
እሺ ቻው
ቻው።